ይስጥልኝ።
ጤና ይስጥልኝ እናቴ።
ሄሎ ወይ ጤና ይስጥልኝ።
ወይ ወይ የሰማው ነው። ሄሎ
ትላንትና ማ- ትላንትና ማታ የሰራ ነው ክትለ ምን አልከኝ? ሄሎ
ገንዘብ
ድምጽ ይቆራረጣል። ይቅርታ።
ድምፅ ይወራጣል። እሺ እደውልልሻለሁ። ቆይ እሺ እሺ